ሄሎ ሰላም ጤና ይስጥልን።
ሄሎ ሰላም ነው።
እግዚአብሔር ይመስገን። ሆንክ ይችላል
ምዝገባ ፈልጌ ነበር። ትምህርት ቤት ጋር ነው?
ስም ማን ልበል?
ስዑድ
እም?
ትምህርቱ የት አካባቢ ነው? አዲስ አበባ።
okay ለ data ፈልገን ነው ነው maybe ስሞትን መጀመሪያ ይነግሩኛል።
እሺ ስዑድ አህመድ ዳውድ።
ስዑድ
አዎ አህመድ አዎ።
okay እሺ ስ- እ፣ ስልክ ቁጥሮት ይሄ ነው
አዎ ይሄ ነው።
ዜሮ ዘጠኝ ሰላሳ ሶስት አርባ አራት አርባ አራት አርባ እሺ እ፣ ከየት አካባቢ ነው የሚደውሉልን?
አለም ባንክ
ማስታወቂያውን ምን ላይ ነው ያዩት?
ቲክቶክ ላይ ነው ያየሁት።
okay እሺ በኦንላይን ነው ወይስ በአካል ነው መመዝገብ የፈለጉት?
እ፣ በአካል ቅርብ ከሆነም እ፣ በአካል okay እሺ እ፣ ትምህርቱ የሶስት ወር ኮርስ ነው እና እ፣ በአካል ከሆነ አያት ተስፉ ሲኒማ በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሰጠው። በኦንላይን ከሆነ ደግሞ በሳምንት ሶስት ቀን link በሀያ አራት ሰዓት ውስጥ በፈለጉት ሰዓት የሚያዩትን link ይላክሎታል። አንድ ቀን ደግሞ Google meeting ከኮሜዲያን እሸቱ ጋር ይኖሮታል ማለት ነው። ጠቅላላ ኮርሱ ሀያ credit hour ነው። አንዱን credit hour ሰባት መቶ ሀምሳ ብር ነው። ግን እስከ ነገ ስድስት ሰዓት ድረስ ብቻ ሰላሳ አራት percent discount ኖሮት አስር ሺህ ብር ብቻ ነው ለሶስት ወር ኮርስ የሰጠ ነው።
እ፣ በቅርብ የለም። አለም እ፣ አለም ባንክ አካባቢ የለም።
okay እዛ የለም፣ ግን ኦንላይን ላይ የትም ቦታ ባሉበት ቦታ ሆኖ መማር ይችላሉ።
እ፣ እሺ አመሰግናለሁ።
እሺ